መልካም ስራ ጤና ይስጥልኝ። በየት ቤት?
ዳዊት ነኝ ከመቂ agent ነኝ።
እሺ ዳዊት የት ነው?
እ ዳዊት የት ነው?
ከመቂ ከመቂ እሺ
እንትን ስኬት ሰሞኑ ነጭ እያደረገ ነው ያለፈ ጨዋታ
OK። እያረመው አይደለም?
አይደለም እንትን ማይ የማያደርገውም ቀይ የማያደርገውም እሺ ትናንትናም ነግሬው ነበር በተስልሽ ሌላ ሰው ደውዬ ነበረ መስተካከል አይችልም ትንሽ ከተመሮች ደስተኛ እየሆኑ አይደለም እየሸሸ ነው እኛ ለምንድን ነው ያሉ ነገር ስለሆነ እነሱ ነግሪያቸዋለሽ ለናት ምናምን ማሳወቅ ትችያለሽ እሺ ከሰዓት ነው የሚገቡት። ያው ዛሬ በዓል ስለሆነ አውቃለሁ ግን ያው ተደጋጋሚ ችግር ነው። የአንድ ቀን የዛሬ ብቻ አይደለም።
ችግር የለውም እኮ ከሰዓት ሲገቡ አሳውቅልሃለሁ።
በቃ እሺ፣ እሺ እሺ እሺ ዳዊት አመሰግናለሁ። እሺ።
ችግር የለም። እሺ